እንደ ጤና ይስጥልን ቤት
ሰላም ነው። የሆነ ሁለት ጨዋታ ስቶኝ ማለት ነው።
እሺ
አንድ ጨዋታ ነው እና የሳትን እናንተ ሁለት ጨዋታ ብላችሁ ነው ያረማችሁት።
okay እሺ ከአስር ኮዱን ትነግረኛለህ check ላድርግልህ
አስራ አንድ
አስራ አንድ ሀያ አራት ሀያ አራት አስራ አራት እሺ ዜሮ ስምንት ምናልጠብቅ
እሺ check ያደረኩልህ ሁለት ጨዋታ ይወጣብህ ማለት ነው እሺ ማንቸስተር አሁን right ነኝ፣ ግን እናንተ X አደረጋችሁት እ
እሺ check አደርግልሃለሁ አዎ ማንቸስተር እሺ እሺ እሺ